ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልን።
ህብረትስጥልን
ሰማንያ አንድ ሰማንያ ስምንት ፕሊስ ቶኖምስ ላይ እየደወሉ ነበረ። ሰማንያ አንድ ሰማንያ ስምንት ላይ ደውሎ ነበረ። ኦኬ መረጃ ፈልጎ ነው።
ስለ ኢተም ካርዳታ ያቅ ምናምን ነው ያወርኩ
አይ ተሳስተዋል። ይሄ የሪል ስቴት ድርጅት ነው፣ ባንክ አይደለም። ይሄ የሪል ስቴት ድርጅት ነው፣ ባንክ አይደለም።
okay